ስቤት ዘዴት ነኝ ኢትዮጵያ
ብርልቄ ነበረና ብሩ አልገባልኝ። ሌላ ብር ደግሞ እንዳላስገባ ልክ ያሰረብኛል ሲለው
አቤት
ብር አስገብቼ የለም አላሳያ ዜሮ ዜሮ ነው የሚለው ትናንትና አስቤ ያስገባሁበት
እሺ አንድ ይጠብቀኝ ዜሮ ዘጠኝ አስር ነው በዚህ አይደለም እሺ አንድ ይጠብቀኝ
Hello ወይ ትናንትና በዚህ ብር አስገብቼ ነበርና አልገባልኝ።
ላልክ
በዚህ ብር ትናንት አስገብቼ ነበር ቴስት ላይ በቻፓ ማለት ነው አይደል?
አዎ፣ በ- እሺ በቻፓ ከሆነ ቻፓ system ተበላሽቶባቸው fix እያደረጉት ነው። ለዛ ሊቆይ ይችላል። እሺ እሺ እሺ እሺ